ሄሎ ሄሎ፣ ሰላም ጤና ይስጥልኝ አቶ ቴዎድሮስ።
አቤት።
ከስቴንፎር ኪድስ ነበር የምደውለው። ሰላም ነው?
ኬት ኬት ከስቴንፎር ኪድስ ትምህርታዊ የ summer camp ፕሮግራም ለልጆች የሚላቸው ፌስቡክ ላይ ስልክ ቁጥሮትን አስቀምጠው ለበለጠ መረጃ ይደውሉልን ብለው ነበረ።
እሺ።
አስታወስን?
አዎ
እሺ። ጥያቄ ያለት አቶ ቴዎድሮስ ወይስ መረጃ ልስጥ?
እየነዳው ነው መንገድ ላይ ነኝ ወይ ዳር ስል የልደውል መልሼ እሺ፣ ደስ ይለናል። እሺ፣ እሺ አቶ ቴዎድሮስ ችግር የለውም። እሺ፣ bye መልካም ጊዜ